እሰይ ደስ ይበላችሁ ደስ ደስ ይበላችሁ ቅዱስ ዮሐንስ መጣላችሁ ደስ ደስ ይበላችሁ እሰይ ደስ ደስ ይበለን ደስ ደስ ይበለን ቅዱስ ዮሐንስ መጣልን ደስ ደስ ይበለን እውዬ እዋውዬ ድንግላለች ብዬ እንኳን ለቅዱስ ዮሐንስ አደረሰው ብዬ ከተክልዬ ግቢ መጣው ሰተት ብዬ እውዬ እዋውዬ ድንግላለች ብዬ እንኳን ለቅዱስ ዮሐንስ አደረሰው ብዬ ከተክልዬ ግቢ መጣው ሰተት ብዬ አበባዬ ሆይ ለምለም አበባዬ ሆይ ለም እናመስግነው ቅድስት ኃያሉን ጌታ ቅድስት የሚጠብቀን ቅድስት ሁሌ ጠዋት ማታ ቅድስት ከዓመት እስከ ዓመት ቅድስት ያሸጋገረን ቅድስት በቸር በጤና ቅድስት እዚህ ላበቃን ቅድስት እናመስግነው ቅድስት መሽቶ እስኪነጋ ቅድስት ይኸው ብቻ ነው ቅድስት የእግዚአብሔር ዋጋ ቅድስት ቅድስት ሆይ ለምኝልን እንድንድን ቅድስት ሆይ ለምኝልን እንድንድን አበባዬ ሆይ ለምለም አበባዬ ሆይ ለም ባልንጀሮቼ ቅድስት ግቡ በተራ ቅድስት ከእግዚአብሔር መንግስት ቅድስት ከዚያ ተራራ ቅድስት እንድታደንቁ ቅድስት የአምላክን ስራ ቅድስት ቅድስት ሆይ ለምኝልን እንድንድን ቅድስት ሆይ ለምኝልን እንድንድን አዲሱ ዓመት እንዲሆን የሰላም ነይ ድንግል አትለይን ለምኝልን ለእኛ ድንግል ማርያም ነይ ድንግል አትለይን በኃጢአት ጠፍቶን እንዳያልቅ ዕድሜያችን ነይ ድንግል አትለይን ለንስሐ ይገስግስ እግራችን ነይ ድንግል አትለይን ሕይወታችን በጸሎት ይበርታ ነይ ድንግል አትለይን አንደበትም ከሐሜት ይገታ ነይ ድንግል አትለይን ነይ ድንግል አትለይን ነይ ድንግል አትለይን አበባዬ ሆሽ ለምለም አበባዬ ሆሽ ለምለም ክረምትና በጋ ቅድስት የሚያፈራረቅ ቅድ ወቅታትን ሰርቶ ቅድ እኛን የሚያኖር ቅድ ቀንና ሌትን ቅድ አፈራራቂ ቅድ ለደግ እረኛ ቅድ እኛን ጠባቂ ቅድ እንዘምርለት ቅድ እንደ ዳዊት ቅድ ስላደረሰን ቅድ ለአዲሱ ዓመት ቅድ ቅድስት ሆይ ለምኝልን እንድንድን ቅድስት ሆይ ለምኝልን እንድንድን ድንግል ሆይ የአምላክ መገኛ ነይ ወደኛ ድንግል ሆይ የአምላክ መገኛ ነይ ወደኛ ምእመናን ደስ ይበለን በጣም ደስ ይበለን አማላጅ እንድትሆነን እማምላክ ተሰጠችን ምእመናን ደስ ይበልን በጣም ደስ ይበልን አማላጅ እንድትሆንን እማምላክ ተሰጠችን ክርስቲያኖች ፍቅር ይኑረን ጾም ጸሎት እናዘወትር እስካለን በዝች ምድር በጎ ለመስራት እንጣር ክርስቲያኖች ፍቅር ይኑረን ጾም ጸሎት እናዘወትር እስካለን በዝች ምድር በጎ ለመስራት እንጣር አውደ ዓመትን ባርኮ የሰጠን ዘወትር ጠባቂያችን ዘላለም መመኪያችን ስሙ ይክበር የአምላካችን አውደ ዓመትን ባርኮ የሰጠን ዘላለም መመኪያችን የዘወትር ጠባቂያችን ስሙ ይክበር የአምላካችን ይሸታል የታን ጢስ ሲታተል ከመቅደስ በመላእክት ዜማ ቅዳሴ ሲደርስ ሐሴትን ይሰጣል ለስጋም ለነፍስ እንዘምር በእልልታ ለሚጠብቀን ጌታ ሃሌሉያ እንበል ጠዋትና ማታ ለፍጥረታት ገዢ ለሰራዊት ጌታ እንዘምር በእልልታ ለሚጠብቀን ጌታ ሃሌሉያ እንበል ጠዋትና ማታ ለፍጥረታት ገዢ ለሰራዊት ጌታ ከብረው ይቆዩን ከብረው የፍቅር ሸማን ለብሰው ንስሐ ገብተው ቆርበው ከብረው ይቆዩን ከብረው ከብረው ይቆዩን ከብረው በሕገ ወንጌል ጸንተው በስላሴ ቃል አምነው ከብረው ይቆዩን ከብረው